ነው።
hello hello፣ አቤት።
ሰላም ነው።
ሰላም።
እንትን ማሽን ሲአርቲን እናንተ ጋር ገዝቼ ነበር።
እሺ፣
አሁን ጆርናል ፈልጌ እሺ።
ምንድን ነው ማሟላት ያለብኝ?
እ ማሽኑን እሺ እና ክፍያ ስምንት መቶ አምስት ብር ስምንት መቶ አምስት ብር እሺ እነኝን ይዘህ ነው እ?
እነኝን ነው ይዘህ የምትመጣው።
ማሽኑንና booklet ኡ አያስፈልግም አይ booklet አያስፈልግም። እና ክፍያ ስምንት መቶ አምስት ብር እ?
ስምንት መቶ አምስት ብር ክፍያ እሺ ምሳ ሰዓት ስንት ሰዓት ነው የሚዘጉት?
ስድስት ተኩል
ስለዚህ ሰባት ተኩል ልምጣ።
አዎ ትችላለህ።
ሰባት ተኩል